ሄሎ ጤና ይስጥልን ቤት ቤት ረዴት ነኝ።
ቤት አብሮ ይጥላ እሺ ሰላም
ደህና ነው። ብር ትንሽ ታበድሩ ብዬ ነበር።
እ?
ብር ታበድሩ ብዬ
እኛ ብር ማበደር አንችልም። እሺ በ እ፣ ከኮምፒውተሩ እኮ ነው። እ?
እ፣ አይቻልም ወንድሜ።
ኮምፒውተር አይበድርም እንዴ?
አሁ አያበድረም። በቴሌ ብር መጠቀም ይችላል።
እንደ አስራ አምስት ብር እበድራለሁ ብዬ ነበር። እንግዲያው እሺ መልካም
እሺ